ሰላም ጤና ይስጥልን ቤት ቤት
በዚህ ስልክ ቁጥር መቶ ብር deposit አድርጌ ነበር፣ ግን እስካሁን አልደረሰኝም።
ዛሬ ነው አዎ አሁን አሁን አዎ ከአምስት ደቂቃ በፊት ማለት ነው።
እሺ፣ ቆይ አንድ ቤት ቤት ስልክህን ንገረኝ።
ዘጠኝ አስራ አንድ አስራ አንድ ዜሮ ስምንት
እሺ ዜሮ ዜሮ አርባ ስምንት ዜሮ ዜሮ አርባ ስምንት ሱኪ ሱኪ የሚሆን ማለት ነው።
አሁን ገብቶልሃል። check አድርግሽ ወንድሜ።
እሺ ስለ ደወልክ እናመሰግናለን። መልካም ምሽት።
thank you እሺ